ጤና ይስጥልኝ ቢስቱ ቤት አዎ ጤና ይስጥልኝ።
hello
ሁለት ሺህ ሁለት ሺህ ብር ወደ account ላኩትና እሺ
account ኡን ገባን ወደ ቤት ቤቱ መጣል withdraw ነው withdraw ነው ያረከው አይ በ- በ account
እኮ withdraw ነው ያረከው አይደል አዎ እሺ አንዴ ጠብቀኝ ንገረኝ የቤ- የቤት ቤት ቁጥሩን ንገረኝ
ዜሮ ዘጠኝ ዘጠና አንድ ዜሮ ዘጠኝ ዘጠና አንድ ስንት አስራ አንድ ዜሮ ዘጠኝ ዘጠና አንድ ዘጠና አንድ እሺ ሀምሳ ስምንት ስልሳ ስምንት ሀምሳ ስምንት ሀምሳ ስምንት እሺ ሀምሳ ስምንት አስራ ስድስት አስራ ሁለት አስራ ስድስት አስራ ሁለት አስራ ሁለት እሺ መቼ ነው ያረከው አሁን አሁን ነው እንዴ አዎ እሺ ጠብቀኝ ሁለት ሺህ ብር አዎ
ወይ አንዴ ጠብቀኝ እሺ እያየሁልህ ነው አለ ትንሽ ጠብ balanced ነው የሚለው እኮ እ?
balanced ነው የሚለው አልገባለህም አዎ አልገባም እኮ account ቁጥር ልንገርህ የገባበትን account ቁጥር አንድ ሺ
እሺ አምሳ
እሺ አስራ ሶስት እሺ አርባ ሶስት እሺ ስልሳ ሶስት ሰባት ልክ ነው
ስልሳ ሶስት ሰባት
ዜሮ አ- አ- አንድ ሺ አምሳ አስራ ሶስት አርባ ሶስት ስልሳ ሶስት ሰባት ልክ ነው ያንተ ነው
ሰባት ማለት ያንተ ነው
ሀምሳ አስራ ሶስት አርባ ሶስት ስልሳ ሶስት ሰባት አለ
ስንት አልከኝ አንድ ሺ አምሳ አ- አስራ ሶስት አስራ ሶስት አርባ ሶስት አርባ ሶስት ስልሳ ሶስት ስልሳ ሶስት ሰባት አዎ ልክ ነው በዚህ ቁጥር ነው የገባው ስምክ ማን ነው ሄሎ አዎ ትንሽ ጠብቀውና ይገባላል እዚጋ ባላንስድ ነው የሚለው እሺ